level Hindi.
Hello? Hello?
ሄሎ ሄሎ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ድንቅ አለም ኖት?
አዎ ከቺፕቺፕ ነበር የምንደውለው። ዛሬ ያልተረከቡት product አለ?
አዎ፣ ተረክቤያለሁ።
ሁሉንም ተቀብለዋል?
አዎ መልካም ምሽት። እሺ፣ እሺ፣ እናመሰግናለን።
እሺ፣ አመሰግናለሁ። እሺ እሺ፣ እሺ።
እሺ።